ሄሎ ሄሎ፣ አቤት አባ ጤና ይስጥልኝ።
ሰላም ጤና ይስጥልኝ
ኢትዮ ቴሌኮም ነው የደወልኩልህ።
እሺ እ፣ training ወስዳችሁ ነበረ የ contact center እና I think ድጋሚ እ፣ training ኡን ለመስጠት ነበረ ዛሬ።
እሺ ይቻላል ናሆም ነበረ እንትን ያለኝ ስልክን የላከልኝ ናሆም ነበረ።
አዎ፣ እሺ አ፣ እሺ ይቻላል እ፣ አይ፣ በዚህ በዚህ በዚህ ስልክ እንትን አለ ቴሌግራም አለ።
ቴሌግራም አለኝ አዎ።
በቃ በዚህ ስልክ ቴሌግራም አሁን link እንልክልሃለን።
እሺ ከዛ join አድርገህ እ፣ እናሳያለን ያለውን ነገር። በቃ አሁን እልክልሃለሁ።